ሰው ለበሰ ዲያማ አይተው ካላጣሽ ወዳጅ ከኔ ተለይ ያመልሽን ጉድ ጉድ ትያለሽ እንዲያ እንዲያ ያመልሽን ጉድ ጉድ ትያለሽ እንዲያ እንዲያ ከዚህ የተለየ ምን አገኘሽ ወዲያ አይርታሽ ፈገግታ አያሳሳሽ ከንፈር አይርታሽ ፈገግታ አያሳሳሽ ከንፈር ሰውነት ሸክላ ነው ይበላዋል ተሰውራሽ አትሂጅ ሰው እንደበደለሽ ተሰውራሽ አትሂጅ ሰው እንደበደለሽ ለሳቅ ለጨዋታ እዚህ ምወደለሽ ለሳቅ ለጨዋታ እዚህ ምወደለሽ አንቺ ሰው ለመንገድ ትሽከረከሪያለሽ አንቺ ሰው ለመንገድ ትሽከረከሪያለሽ ተየትም አትሄጂ የትም ትቀሪያለሽ ካላጣሽው ፍቅር ካልጠፋ ወዳጅ ካላጣሽ ፍቅር ካልጠፋ ወዳጅ ሰው ገፍታሽ ሰው ገለሽ ሰው ገለሽ አንቺ አትመሪ አልልም ይመረብሽ በጣም አትመሪ አልልም ይመረብሽ በጣም ስትሄጅ ካላጣሽው የመታመንታ ያጠለቅሽው ቀሚስ የለበስሽው ሸማ ያጠለቅሽው ቀሚስ የለበስሽው ሸማ ከላይም ከታችም ከገላሽ ተስማማ ከላይም ከታች ከገላሽ ተስማማ የኔው ሹሩሩ የኔው ማቀናጣት የኔው ሹሩሩ የኔው ማቀናጣት ይኸው መንገብገብ አበቃኝ ለማጣት ጤንነትሽን እንጂ የምለምንልሽ ጤንነትሽን እንጂ የምለምንልሽ ከእንግዲህ ስላንቺ ጨርቅም አልጥልልሽ ከእንግዲህ ስላንቺ ጨርቅም አልጥልልሽ ከእንግዲህ ስላንቺ ጨርቅም አልጥልልሽ መንገዴ ረሳች